ብትሰምብኝ እምቢኝ እምቢኝ ሰውም አላስደርስ ካለህበት ግቢኝ እምቢኝ እምቢኝ አሃሃን አሃሃን አሃሃን አልፈልግም በፍቅር ቀልድ አልፈልግም የእጄን መልቀቅ ይንከት አላደርግም እኔ ክብር የኔን ማረግን የሚነኩት ሲደረግ እኔ ክብር የኔን ማረግን የሚነኩት ሲደረግ በፍቅርና ፍቅርን ሌላ እንዳይገባበት አጥብቀን ከማጠበን ያላሜ የሚፈታው ያላሜ የሚፈታ አልፈው ነግኗሰን አልፈው መቶብኝ በአይኔ አልፈው የሚንገላግብኝ አልፈው እንዳለው አልፈው በምኞት አይነ ላይ አልፈው ሲዋልሉ ባገኝ አልፈው ትንገላግብኝ አልፈው እነሱ አንተን ያለ ጸብ የፈለገኝ አንተን ያለ ጸብ የፈለገኝ አራዳ ተወልደን አድገን አላራዳ ተያይተን እንኑር እንዳንጎዳዳ መገፋፋታችን ለምንም አይጠቅምም ተዛዝነን እንኑር እንደቻለን አራዳ ተወልደን አድገን አላራዳ ተያይተን እንኑር እንዳንጎዳዳ ገፋፋታችን ለምንም አይጠቅሙም ተዛዝነን እንኑር ተቻለን አቅም እምቢላንተስ እምቢ እምቢላንተስ እምቢ እምቢ ሰውም አላስደርስ ካለህበት ግቢኝ እምቢኝ እምቢኝ አሃሃን አሃሃን አሃሃን አልፈልግም ፍቅር ቀልድ አልፈልግም የእጄን መልቀቅ ይንከት አላደርግም እኔ ክብር የኔን ማረግን የሚነኩት ሲደረግ እኔ ክብር የኔን ማረግ የሚነኩት ሲደረግ ፍቅርና ፍቅርን ሌላ እንዳይገባበትን አብረን እኔ እናንተ ሰብ ያደርንበት ሰንደቁ ከቃላችን እያለ በቦታው አጥብቀን ከማጠበን የለም የሚፈታው አልፈው ሰንበሩን ወቅተኑን አልፈው መጡብኝ በአይኔ አልፈው እግሬን ከናኩብኝ አልፈው ተቀልዳለሁ አልፈው በምኞት አይነ ላይ አልፈው ሲዋልሉ ባገኝ አልፈው አንተን ከናኩብኝ አልፈው እነሱና ያለ አንተን ያለ ሰው የፈለገኝ አንተን ያለ ሰው የፈለገኝ አራዳ ተወልደን አድገን አላራዳ ተያይተን እንኑር እንዳንጎዳዳ ገፋፋታችን ለምንም አይ እንኑር በተቻለን አቅም አራዳዳ ወልበን አድገናል አራዳን ተያይተን እንኑር እንዳንጎዳዳ ገፋፋታችንን ለምንም አይጠቅም ተሳስነን እንኑር